ጤና ይስጥልኝ ተድላ አምቡላንስ ሄሎ ሄሎ ጤና ይስጥልኝ ሄሎ
ሄሎ አቤት
ሰላም
ሰላም ነው ድምፆትን ከፍ ያደርጋሉ እባክዎ
እ?
ተድላ አምቡላንስ የአምቡላንስ አገልግሎት ነው የደወሉት
አቤት አቤት
አይሰማም
አ
አዎ
አዎ
የአምቡላንስ አገልግሎት ላይ ነው የደወሉት
ደስታ ተመስገን እሺ